ሰላም ኪሩቤል አረ እሺ
አንድ ትኬት ነበረ ከወር በፊት create ያደረግነው አዎ።
ሜርሲ ሆቴል የሚል እሺ እና ሆቴል እ አዎ ሜርሲ ሆቴል ፍሪጃቸው ተወስዶ ነበር ወርክሾፕ ላይ እ የ draft እና ማሽናቸው እስካሁን አይ ፍሪጅ
የቢራ አዎ የቢራ ፍሪጅ ተወስዶ እ አልተመለሰልንም ነበር ያሉን እና ኢሪደር ላይ ስናየው ticket ኡ close ነው already replace evaporate evaporator fan ብለህ close አድርገኸዋል እና እ እስካሁን ድረስ አልመጣልኝም ነው ያሉኝ ticket number ኡን ትነግሪኛለሽ? እሺ check አድርገሽ ስልሳ ሁለት አስራ ሁለት
ሁለት አስራ ሁለት አሳውቅሻለሁ መልሼ እሺ እሺ thank you